ጤና ይስጥልኝ ጉዳይ ሀና እባላለሁ። የምንደርሰው
አብሮ ይስጥልን። እንትን ነበር እናት በማኔጅመንት ስራ ይገኛል እንዴ?
እቺ ያው ሄሎ።
ሰዎች መጥተው ከተመዘገቡ በኋላ ነው የምናሳውቁት። እ ሙሉ መረጃዎችና ለመስክቦት
እሺ ምንድን ነው የምነግርሻለሁት ማለት እሺ፣ ለእኔ ሙሉ አይደለም ስሞን ንገሩኝ። ለማን ነው የፈለጉት?
ኑርዬ ሽፈራው
እሺ ስለዚህ ለእርሶ ካልሆነ ስራው የምትፈልገዋ እ ትደውልና ስልኩን ይገራ ትደውልና ራሷ ትመዝገብ።
አዎ። እሺ እሺ እንደዛ ይሻላል አዎ እሺ እሺ፣ መልካም ቀን። እሺ